hello ጤና ይስጥልን ሰላም ነው እግዚአብሔር ይመስገን።
ከገሊላ ባር ሬስቶራንት ነበረ
እሺ ደንበኛችን እባኮትን መጀመሪያ BGI ID ዎትን ሊነግሩ ይችላሉ?
እ እ BGI ID ዎትን ሊንገሩ።
የ BGI ID
አዎ የ BGI ደንበኛ ኖት አይደለ?
አ- አዎ ነን ቢጫ ቢጫ ካርድ ላይ ያለውን ነው
SMS የተላከልዎት አለ አይደለ? እሱ ላይ ኮዱን ይንገሩን ቁጥሩን።
ምን ላይ ምን ላይ
የሚፈልጉት ነበር አይደለ?
message አልተላከልንም ይህኛውን አሁን ወደ ግጆት
ደንበኛችን እባኮትን ድምጾት ይቆራረጣል። ምን አሉኝ? ጤና ይስጥልን ደንበኛችን አይሰማም? ደንበኛችን መስመር ላይ አሉ?